ሰላም ጤና ይስጥልን። ቤት ቤት ቤቲ ነው የምልርዳው
ብር ካሻውት ብዬ ነበር እና confirm ብሎ ግን ብሩ አልገባም እኔ ጋር።
confirm መደረግ ስላለበት ነው። በዚህ ስልክ ነው
አይ በሌ ስልክ ነው።
ንገረኝ።
ዜሮ ዘጠኝ አስራ ስድስት አስራ ስድስት አርባ አንድ እሺ ሰማንያ አራት ዘጠና አራት ሰማንያ ዘጠና አራት ስንት ብር ነው?
አስር ሺህ ብር ነው። አንዴ ልኬ ነበር፣ ሁለተኛውን ስልክ ነው confirm ብሎ ቆሞ ይቀረው።
እሺ እሺ። አስር ሺህ ብር ወደ ብሩክ ተስፋ አይደል? አስራ ስድስት አርባ አንድ ሰማንያ አራት ዘጠና አራት አዎ እናቴ፣ ያው confirm አድርጌልሃለሁ። process አድርገው ስጨርስ ትገባለህ።
እሺ እናቴ፣ አመሰግናለሁ።
ደወሉ። እናመሰግናለን። መልካም ቀን።
እሺ